ሄሎ
ሰላም ጤና ይስጥልኝ። ቴሌቪ እ
ቴሌቪን ምን ልርዳዎት?
እ ብር ተቆርጦብኝ ነው። ኧረ ምን ይለው ለመጫወት ምናምን የሚል message ደርስ አ የቴሌቪን game ነው። game ኦችን ለመጫወት ያው እ እንትን ነው ደንበኛ ሲሆኑ
እ በየቀኑ እ ትኬት ይገባልዎታል። በሚገባልዎት ትኬት እርስዎ game ኦችን መጫወት
ታዲያ ያው አሁን game ኡ- ምንድን ነው የማደርገው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር እ ሶስት ቁጥር ላይ ለመጫወት የሚል አለ። እድሎን ይሞክሩና ጥያቄና መልስ እርስዎ በሚያገኙት ትኬቶች እድሎትን መሞከር
አሀ ጥያቄ ልመልስ።
አ ጥያቄና መልሶች አሉ። እድሎትን የሚሞክሩበትም አለ።
እስኪ ንገሪኝ እስኪ ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ዘጠኝ ሰማንያ አምስት
አ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው መደወል።
እሺ እሺ
እሺ መልካም እድል።
እ